ሃሎ, Hello.
ሆይ ማቲያስ.
እሺ
የላኩልኝ ነው። አቤት ይሰማኛል።
አልከፈቱም። connection ኑ አስቸገረኝ።
እሺ ብቻ ለም- ላስረዳ ልሞክር።
እሺ
ዘጠኝ መቶ ብር እያለኝ bet ያረኩት አልገባልኝም ነው አደለ?
አዎ፣
እኮ ይኸውልህ ዘጠኝ መቶ ሀምሳ- እም።
ከዛ በላይም መኖር ይችላል ነበረ። እሺ ምን አለች?
አይ ዘጠኝ መቶ ሀያ አምስት ብር እያለህ ሰባ አምስት ብር መደብክበት እና እሺ በዛ ሰባ አምስት ብር ዘጠኝ መቶ ብር አ- win አረግ
እሺ ከዛ ጨመረልህና አንድ ሺ ሰባት መቶ ሀምሳ ብር ሆነ ማለት ነው።
እሺ ከዛ በኋላ እንዳለ በሰባ አምስት በሰባ አምስት ብር እየመደብክ ተጫውተህበታል ብሩ
ብሩ አዎ እንዳለ እንዳለ ኪሎ አንድ ተመድቦበታል።
ብግወኛ ዝብኝ አንድ ጊዜ አዎ
ወይ ይሰማል አዎ፣ ይሰማል።
ያልኩህን ተረዳኸኝ?
አዎ
እኮ እንደዛ ነው የሆነው ነገር እንደዛ ነው
እሺ አልቆሙ ማለሽ ያኛው እ
ተመሳሳዩ ማለት ስክሪኑ አልቆሙም። እሱ ምንም አይደለም፣ ምንም የለም። ታ- ዋዕላ ከመ ጅራን
ይኸውልህ አ- ቤት አድርገህ ያልገባልህም የለም ዝም ብሎ የተቆረጠብህ ብርም የለም እንዳለ ተመድቦበት ነው ያለቀው። ከዛ በኋላ ወይም ካረክ በኋላ ያለውን ገንዘብ መድበህበታል ሰባ አምስት ሰባ አምስት ብር እያረክ
እሳቱ ዛሬ ሲያዩ ቱሪ ሰበመለሰይ
እ አል- አልጨረስኩም እናቴ እምቢ አለኝ። በጌም ለመጫወት ሰው ነበረኝ። ምት
እዚህ ጋር የሚያሳየው እንደመደብክበት ነው።
game ኡሽ እንዴት እንዴት በሰባ አምስት ይኸውልህ ወርዋሪ- ዘጠኝ መቶ ብር እያለህ ዘጠኝ መቶ ሀያ አምስት ብር እያለህ በሰባ አምስት ብር bet አረክና ዘጠኝ መቶ ብር win አረክ አሸነፍክ ማለት ነው።
በቃ ይሄ ተው፣ በቃ ተው፣ ይቅርብኝ። እሺ።
hello
በቃ እናትዬ ተው፣ በቃ ይቅርብኝ። እሺ ተው፣ እሺ መልካም አትጨናነቁ።